ዳኒ?
ሄሎ ይሰማል ሄሎ ይሰማል?
ይሰማል ይሰማል ሰላም ነው ዳንኤል?
አለ እንዴት ነህ?
አለን። ፕሪንተር ምን ብሏችሁ ነው? ምን- ምን እያላስቸግሯችሁ ወደ ነው?
ከተማ ይሻላል ሰፈራችሁ ፕሪንተር ምን እያላስቸግሯችሁ ነው?
ፕሪንተር ሙሉ ለሙሉ እየሰራ አይደለም በሚታዘዝበት ሰዓት። እኔ ግን ቦታው ላይ የለውም።
እሺ ምንድን ነው የሚሏችሁ?
ዋትሳፕ ላይ ነገሩ እያወራ እ? አይ ዝም በቃ እያነበሩ።
test- test ም ሲያደርግ test print ም ሲያደርግ ወረቀት አያወጣም?
ወረቀት አያወጣም። አ እሱ ነው ያለ ምን ፕሪንተር ነው? POS ነው አይደለ?
EPOS EPOS EPOS አ connect አድርገውታል?
connect ሆነ እ፣ ምን መሰለኝ በፊት የነበረው ፕሪንተር ተበላሽቶ ሰሞኑን ነው EPOS አዲስ ገዝቼ ልኬላቸው እሱ OK።
ተቀይሮ እሺ እሱ ተስተካክሎ ገና ነበረ install አልተደረገም መሰለኝ። እሷ እ?
አዲሱ ፕሪንተር ገና install አልተደረገም መሰለኝ driver ኡ።
driver እም፣ እ፣ ተስተካክሎ ነበር ልኬላቸው ዋትሳፕ ላይ ተስተካክሎ አ።
ነበር ሰርቶ ነበር ለትንሽ ጊዜ አ።
ሰራና ከዛ አ።
በዛው እምቢ አለኝ አለ እኮ ያለ አሁን እዛ እንትን ላይ ሳየው PC ላይ check እ።
ሳደርጉ EPOS ሳይሆን POS ነው አሁን እንትን እያለ ያለው።
ስለዚህ እኮ አስበው።
የ EPOS driver ይሁና OK፣ ወይ ደግሞ የእንትን- IT ዎችን contact አድርጋቸው። በቃሽ ይሄኛው IT ዎች ዋትሳፕ እያወራቸው እ?
ቴሌግራም ላይ ቴሌግራም ላይ OK IT ዎች አለ IT እኮ አሁን እያወሩኝ ያሉ እንትን ላይ ያለው ሀሳብ ላይ ማን ነው?
ዋትሳፕ ላይ እኛ እያናገርን ያለ ነው። አሁን የላክንልህ ስልክ ቁጥር አለ save አድርገውና አሁን አሁን እሺ።
የላክንልህ ስልክ ቁጥር አለ save አ።
አድርገውና ቴሌግራም ላይ አ፣ የ EPOS driver ን install አድርገውልህ ከዛ በኋላ OK። ስለዚህ POS ነው ያለው ማለት ነው። አሁን እዚህ ላይ POS ብቻ ነው ያለው። ለዛ ነው እሺ።
አረ፣ እንዴት ሰራ ብዬ ነው መጀመሪያ ገብቷል።
ማ-
መጀመሪያ ምናልባት ሰርቶ ያው ነበር።
እንትን ተብሎናላ ወይ ጠፍቶ ወይ ተደልቶ ሊሆን ይችላል።
አረለ በቃ እሺ፣ እንደዛ አደርጋለሁ።
እናግራቸው እሺ።
እሺ፣ thank you አባቶች